ሰላም ጤና ይስጥልኝ ቤተሰቤት።
አብሮ ውስጥልን አሁን ደውዬ ነበረና እሺ ምን ነበር?
የሆነ ብር እንትን አድርጌ ዲፖስት አድርጌ በሲቢ ብር ትራንስፈር አ ዲፖዚት አድርገ ነው አረለ ትራንስፈር አድርጌ ወዴት ወደ እንትኑ ወደ በፊት ቤት አካውንት እኮ ዲፖዚት ማለት ነው ከሲቢ ብር ማለት ነው።
እኮ ልክ ነህ። ዲፖዚት ሜሴጁን ላክልን ቴሌግራም ላይ ልኬልሽ ነበረ እሺ። አልታየም በእንትን ነበረ እንደ በፊት ቤት support የሚለው ጋር ነው አይደል?
አዎ፣ ግን ቁጥር ልስጥህና በዛ ብትልከው ይሻላል።
እሺ በየትኛው?
ዜሮ ዘጠኝ ዜሮ ሶስት እሺ አርባ አራት
ዜሮ ዘጠኝ ዜሮ ሶስት ዜሮ ዘጠኝ ዜሮ ሶስት ዜሮ አርባ ዘጠኝ ዜሮ አራት ሶስት አርባ አራት እሺ ሰላሳ ሰባት አርባ ሰባት
እሺ ሰላሳ አራት አርባ እዛ ላይ ላክልን እሺ። deposit message ኡን የቤት ቤት ቁጥርንና CBE ብር ቁጥርም ካለው አንድ ላይ ላክልን እሺ።
እሺ እሺ